ጤና ይስጥልኝ አሪፍ ነኝ መሀሌት ነኝ ባኮም ልርዳዎት ጤና ይስጥልኝ ሰላም ነሽ እግዚአብሔር ይመስገን እ እንትን ፈልጌ ነበር የ- ትናንትና ተመልሶልኛል የሆነ ቅሬታ ነበረኝ አቅርቤ እህ።
አሁን እ፣ የፈለኩት እ፣ ከዘመን ቤት wallet እንትን የምንጫወተው ጨዋታ ማለት ነው እህ።
ብር እ፣ ከዛ ስምንት ሺህ ነበረኝ እዛና አራት ሺህ ለመመለስ ፈልጌ ወደ ቴሌ ብር no reserve ነው ምናምን እያለ እምቢ አለኝ በ withdraw ም በ transfer ሄለው
ሰማውታል hello።
ደንበኛችን አይሰማም hello hello hello